ጤና ይስጥልን ማድረግ ወርደ ሄሎ ሄሎ ወይ አይሰማ ይሰማል። ምን ልታዘዝ?
ነበር ብር እና ከዛኛው ቆርጧል። ወኔ ግን ገቢ ያልሆነልኝ ነው።
ምን አልከኝ? አባሽ ይቅርታ፣ ገቢ
ድምፅ በጣም እየተቆራረጠብኝ ነው።
እሺ ይኸውልሽ
ወይ
ሳምንት ትናንት የተደረገልኝ ብር ነበረ እና እ፣
ነበር ብር እኔ ጋር ግን ገቢ ያልሆነ
እሺ አንዴ ፋይናንሷን እንትን ልበልና ትደውላለህ ትደውልልሃለች። እሺ እሺ፣ አይቻልም ማለት